ነው።
እንዴት ናት?
አለ እንዴት ነሽ?
አለ ደህና አደራት
እግዚአብሔር ይመስገን ሰላም ነው።
አለው።
አለን
ልቋጥርልክ ብዬ እኮ ረፈደብኝ።
አረ ችግር የለውም እም፣ ድጋሚ አሞ- እ?
ተዘጋጅቶ አይደል እንዴ?
አሞካው
ምን አውቀዋለሁ ሞቁ አይደል እንዴ?
ሞቋል፣ ግን ትኩሱን ደግሞ ብትቋጥረው
ችግር የለውም መብራትም ደግሞ ጠፍቷል።
መብራት ጠፋ።
አዎ ውይ ዘራጦስ
አሎ የኔ ፍቅር እ ደህና አደርሽ?
ዳና እየበላሽ ነው እንዴ?
አው ምን
ቸስ
ችብስ
ቸስና ማኮራኒ ታሰራለሽ?
አን- አንቲ
እኔ ሰራሁት
አው ያደርሽው
አው እንደሱ ነበር የምትፈልጊው?
አ
እንደሱ ነበረ ወይ የምትፈልጊው?
አጋለም እ?
ወንጀል ታካያዩሽን አንቺ በስልክ ያሳየሽኝ እኮ እንደሱ አይነት ነው።
አውቃሉ አላውቅም።
ስልክ ላይ እኮ ያለው እንደሱ ነው።
እሺ እ?
ለያው ብቻ ለያው ብቻ እየበላሽ አይደል እንዴ?
አ እና ታዲያ እየበላሽ ነው ስንቴ ነው የምታይው?
እንዴ እኔ እኔ በስልክ ያሳያዩሽን ነው እ ማ እንትን ማድረግ ያለብሽ እንዴ በስልክ እኮ ያሳየሽኝ ከጎን መኮሮኒ ከጎን ደግሞ ችብስ ነው።
በቃ አስቻ ይሁንሽ ድመት ቻው። በቃ ደህና ዋይ። ፈተና ቀስ ብለሽ ስሪ እሺ
አንጀል እ
እሺ X እንዳይገባብሽ ቀስ ብለሽ እያየሽ ስሪ።
እሺ
እሺ በቃ ቻው የኔ ፍቅር ደህና ዋይ።
ሻሽ ቻው